ጤና ይስጥልኝ። አሪፍ ፔ ሳምራዊት ነኝ። ምን ልርዳ ሰላም ጤና ይስጥልኝ። ከግሻን ፋርማሲ ነው የምደውለው። ቁጥር ስምንት ብራንች።
እሺ
እየተጠቀምንበት የነበረው POS መስራት አቁሟል።
ድምፆ ይቆራረጣል። ደንበኛችን
እየተጠቀምንበት ከየት branch የነበረው POS ከአምባሳደር branch ነው እሺ ቁጥር ስምንት እየተጠቀምንበት ያለው የአሪፍ ፔ POS ነው። መስራት አቁሟል። ትንሽ ቆይቷል። አንድ ሳምንት ያክል ምንም አይከፍትም።
እ፣ ይከፍታል ግን process አያደርግም።
ምንድን ነው የሚያሳዩት ሲከፍቱ?
እ፣ ለምሳሌ download key ለማድረግ እንትን አይልም፣ successful አይልም።
እህ፣ ኔትወርክ ውስጥም አይገባም ሲጀመር።
ዋይፋይ አጥፍተው ሞክረውታል።
እ፣ አጥፍተን አልሞክርም ግን በተደጋጋሚ መብራት እየጠፋ እንደ አዲስ እየሰራ ስለነበረ እንደዛ ዋይፋይ- አድርገን ሞክረው ስፔስ ዋይፋይ ወ- እሺ መስመር ላይ ጠብቆታል።
እሺ ቻርጀር ኬብሉ ኖርማል ታክሲ አንቺ ጋር